ጤና ይስጥልኝ በሽት ቤት ቤቲ ነኝ ምን ልርዳው።
withdraw ነበረኝ መቼ?
አሁን ጠዋት ስንት ብር?
አስራ ሁለት ሺ አምስት መቶ በዚህ ስልክ ነው?
አዎ፣ እና ሐሙስ ቀን ሺ አምስት መቶ እስካሁን አልገባም።
የሐሙሱ ሰኞ ይስተካከላል።
ሰኞ እሺ፣ ይህን እንትን በይዋ።
ይሄኛውን check አድርግልሽ። እሺ፣ ይቅርታ እሺ አስራ ሁለት ሺህ አምስት መቶ ብር ወደ ከማል ሸምሱ ከሚል ሸምሱ።
አልገባም እኮ
አዎ confirm ላደርግልህ ነው እና account number ህን ልንገርክ አንድ ሺህ አስራ ዘጠኝ ሰማንያ ሶስት ዘጠና አራት ሀምሳ ስምንት አራት
አዎ፣ ይሄ ልክ ነው እንትን ነው ከሚል የሐሙስ ቀን ማለት ነው።
የሐሙሱ ሳይሆን የዛሬው ነው ይሄ አስራ ሁለት ሺህ አምስት መቶ ብር።
okay፣ የሐሙሱ ሰኞ ነው።
አዎ አዎ፣ ይሄ አዎ።
confirm አድርጌልሃለሁ ይገባልሃል። ለደወል እናመሰግናለን። መልካም ቀን።